ሄሎ ሄሎ አቤት ከቢሮ ነበረ የምደውልህ።
እሺ መሰለነ ነኛው እ ሰላማዊት የምትባል customer ኣችን ትላንት መልሳለች አቮካዶ
እ ሰላማዊት መልሳለች። አዎ ገብቷል።
ሙሉ ኬጂ መልሳለች።
መልሳለች። አዎ አዎ አዎ አቮካዶ እ፣ ትንንሽ ነውና ብላ እም፣ ከገርጂ አንበሳጌ ግቢ አዎ። እና ዛሬ መልሳለች።
የወ- ወጥቶላታል ታውቃለህ ወይንስ?
እኔ ሌላ ቦታ ነኛ የተመደብኩ ዛሬ ደግሞ ችግር የለም check ላድርግ ብዬ ነው። እሺ እሺ ቻው። እሺ ሰላም ሁን።